hello ጤና ይስጥልኝ ተድላ አምቡላንስ ባኮ
ሰላም
ጤና ይስጥልኝ ተድላ አምቡላንስ ባኮ ልደው ከ medical ክሊኒክ ወደ ጥሩነሽ ቤጂንግ አምቡላንስ ፈልገን ነበር።
ከየት ከየት?
ከሜድስታር ሀያ ሁለት እሺ ሜድስታር
ከዛ እንትን ጥሩነሽ ቤጂንግ ሆስፒታል ጥሩነሽ ቤጂንግ እ
ምንድን ነው ኬዛችሁ?
እ hypotensive ነች፣ ኦክሲጅን ያስፈልጋታል።
hypotensive ናት አዎ
እኮ ወደ ጥሩነሽ ቤጂንግ የምትሄዱት ለምንድን ነው?
refer ተብላ ነው።
ለ refer እ እሺ ኦክሲጅን ስንት ላይ ነው የምትጠቀመው?
እ nasal ላይ ናት አስር
nasal አስር አስቸኳይ ነው።
አዎ
እስቲ አንዴ መኪና ካለ check አድርጌ መልሼ ልደውልልሽ።
እሺ።
እሺ